ሌላ ጤና ይስጥልኝ ደምሲው
እባክሽን ምንድን ነው የዩቲዩብ ስልጠና ፈልጌ ነበር information።
እሺ መቤት መለዳሽ
ትምህርት
hello hello ለትምህርት እንደሆነ አቤት አይሰማም።
ትምህርቱ ለሶስት ወር ነው ይሰማል። ትምህርቱ አጠቃላይ ለሶስት ወር ነው።
እሺ
ያው ትምህርቱን አጠቃላይ ለሶስት ወር ነው የምትወስዱት። የክፍያ ሁኔታ እስከ የካቲት ሀያ አምስት የምትከፊ ከሆነ ልዩ ቅናሽ አለው ሰላሳ አራት percent አስር ሺህ ብር ነው።
እሺ ከዛ ውጭ ግን አስራ አምስት ሺህ ብር ነው ማለት ነው ክፍያው። ሀያ credit hour ነው። አንድ credit ሰባት መቶ ሃምሳ ብር ነው።
እሺ ሰዓቱስ ስንት ሰዓት ነው?
ሰዓቱ ከ11 ሰዓት በኋላ ከ11 ሰዓት በኋላ በሳምንት ሶስት ቀን ወይ ሰኞ፣ ሮብ፣ ዓርብ ወይ ደግሞ ከ11 ሰዓት እስከ አንድ ሰዓት እስከ ማታ አንድ ሰዓት የት ነው
ሀያት አገር? ሀያት
አዎ፣ በአካል መገኘት ካልቻልሽ በኦንላይንም መከታተል ይቻላል።
alright ለጊዜው በአካል የምናስተምረው አያት ተርሱ ተርሱ online
alright online ይቻላል አይደል?
ኦንላይንም ይቻላል። አዎ
እሺ እሺ ልመዝግብሽ
አይ ቆይ ማልበል okay እንትን ብዬ አማክሬ እነግርሻለሁ።
እሺ ችግር የለውም። ስምሽን ንገሪኝና ለ information ኑን ስለምፈልገው ነው።
እሺ እስከዳር እስከዳር ተፈራ ዜሮ ዘጠኝ አስራ ሁለት ሀያ ዜሮ ዘጠኝ አስራ ሁለት ሀያ ሀያ አርባ አምስት ሀያ አርባ አርባ አምስት አምስት ዜሮ ሶስት አርባ አምስት እሺ ዜሮ ሶስት ማስታወቂያውን ከምን ላይ ነበረ ያየሽው?
ከዩቲዩባችሁ ላይ እሺ እሺ ይገባል። ስለደወልሽ በጣም እናመሰግናለን። መልካም ቀን።
እሺ